Hello
Hello
ጤና ይስጥልኝ። እባክዎት የምንለብሰው
የቴሌን አገልግሎት ሞክሬ ሁለት ብር ወሰደብኝ። ጥላ- ጥያቄውን ሳልጠየቅ
ደንበኛ ከሆኑ እንደዛ ከሆኑ ደንበኛ ከሆኑ ሁለት ብር ይወስድቦታል ለደንበኝነቱ። ከዛን ትኬት ነው የሚሰጡት እድሎትን እንዲሞክሩ ማለት ነው።
አ፣ ከዛ ነው የሚወስደው።
አ፣ ከዛን ትኬት ትኬት ይሰጡትና በትኬቱ ደግሞ እድሎትን ይሞክሩ።
እሺ፣ አመሰግናለሁ።
እሺ ምን ይመስላል?